ሁሉ አጀብቴ ወላሂ አይ አዎ የትናንት ብሎኝ የምንበላው ነገር የለኝም። ሄሎ ሄሎ፣ ሰላም ጤና ይስጥልን።
አ የሆነ ገንዘብ ውስጥ ድሮ አድርጌ አልገባኝም። በአስራ አምስት ቀኑ
ቀን በአስራ አምስት ነው።
አዎ ቤተሰብ ስልክ ንገረኝ፣ ይሄ ነው የደወልኩት።
ንገረኝ።
ይሄ ስልክ አዎ ስልኩ ንገረኝ።
ዜሮ ዘጠኝ እሺ፣ ዜሮ ሶስት እሺ፣
ሶስት መቶ
እሺ።
አራት ዘጠና አምስት አድርጉ
ስንት ብር ነው? ሄሎ፣
አይ ነው ይሰማል። ምን አልሽ?
ስንት ብር ነው?
አንድ ሺህ ሁለት መቶ ይኸው አሁን ወደ ቤተሰብ account ተመልሷል። እሺ፣
እሺ ቆንጆ እሺ ስለ